ሌላው አይሰማም?
ሄሎ አቤት
ይሰማል?
ይሰማል።
እንዴት ናችሁ?
እግዚአብሔር ይመስገን።
ጾታ ነበር የምደውለው
ከምናምን
ከጦሳ ኮንስትራክሽን እሺ፣
ፕሮግራማችሁን በጣም ጦሳ ላይ ስራ ስለዚህ ነገ መታደም እንችላለን።
ነገ አንድ ኮሚቴ አለ ስምንት ሰዓት እና ከዘጠኝ ሰዓት የነገ ፕሮግራም እ?
ነገ standup comedy ነው ያለን።
አስራ አንድ ሰዓት እ ነገ ያለን ፕሮግራም standup comedy ስምንት ሰዓት እና ከምሽቱ ሁለት ሰዓት አለ።
እኮ አዎ፣ የስምንት ሰዓቱ
የስምንት ሰዓት
አዎ።
እሺ፣ እሺ። ስሞትን ይንገሩኝ።
እ፣ እዛ tent የሚካሄድ ነው ማለት አዎ፣ ሲኤምሲ ሚካኤል ጋር ፊክስ ወይም Economic Association ጫጫታ ስላለ በደንብ አይሰማም።
አይሰማም።
እ፣ ጫጫታ አለ።
አዎ፣ እውነት ነው ግን አይሰማዎትም።
Okay፣ ስ- ስምንት ሰዓት ላይ እዛ
አዎ፣ ነገ ስምንት ሰዓት እና ከምሽቱ ሁለት ሰዓት ነው ያለው።
አዎ፣ ሰዓቱ መሰለኝ የስምንት ሰዓቱ
ስምንት ሰዓት እሺ። ስለዚህ እዛ ዝም ብለን እንምጣ።
ትኬቱን እዛው ያገኛሉ። መግቢያ ራሱ እዛው?
አዎ
እሺ፣ እሺ፣ እሺ፣ እሺ።
ስሞትን ይገመጥ አለማየሁ
አለማየሁ ማለት ደረ- አለማየሁ አስታጥቄ ደረጃ አለ ወይስ ብሎ አንድ አይነት ነው? VIP ምናምን አለ?
አይ VIP ነው normal ነው። መግቢያ አራት መቶ ነው።
ችግር የለም፣ እሱ ችግር የለም። አይ ሌላ ደረጃ ካለው ብዬ ነው።
ምንም የለውም።
ስለዚህ ቲኬቱ እዛው ነው በር ላይ የምናገኘው።
አዎ ቀደም ብለው ይድረሱና ትኬቱን እዛው ላይ ያገኛሉ። ከሶስት ሰዓት ጀምሮ እዛው አለን።
ሰባት ሰዓት ጀምሮ ከሶስት ሰዓት ጀምሮ ከሶስት ሰዓት ከጠዋቱ ጀምሮ ጠዋት?
ትኬቱን እዛው ያገኛሉ። አዎ አዎ ጠዋት።
በጣም ጥሩ። እሺ፣ እሺ።
እሺ አለማየሁ ማን አለኝ? ይቅርታ ስሙ።
አለማየሁ አስታጥቄ
እሺ ስልክ ቁጥር ይንገሩኝ።
ዜሮ ዘጠኝ ሰላሳ
ዜሮ ዘጠኝ ሰላሳ ዜሮ ዜሮ
ዜሮ ዜሮ አርባ ዘጠና
አርባ ዘጠና አዎ
እሺ። ለስንት ሰው ነው ቦታ የሚይዙት? ደርሶ ብቻ ሁለት ነው ሰው።
ይስ ሌላ ሰው አለ?
ሁለት ሰው
እሺ፣ እሺ። እናመሰግናለን።
ያሬድ አስታጥቄ።
መልካም ምሽት። እ፣ አሁን ሁለት ሰው የእርስዎን የእርስዎን ስም ይዤ ከዛ ለሁለት ሰው ብየዋለሁ።
በጣም ጥሩ። እሺ፣ እሺ፣ እሺ።
መልካም ምሽት።